ያምራል ያምራል ጽንስሽ ያምራል ያንቺ አካል ያሳዝናል ያጥራል ቀኑም ያጥራል ያጥራል ሌቱም ያጥራል ከአንቺ ጋር ጊዜው ያጥራል ከሚሰስቱት ጋር ቀኑስ መች ይበቃል ቀኑስ መች ይበቃል ከሚወዱት ጋራ ሌቱስ መች ይበቃል ሌቱስ መች ይበቃል ይንጋ ሲመሻሽስ እንዴት ይታወቃል እንዴት ይታወቃል ገስግሶ እንዳይጎዳኝ ሐሳቦች ትካዜ ሐሳቦች ትካዜ ፍቅርን እንድንቀምሰው በምጥን አዋዚ በምጥን አዋዚ አንቺም ችላ ሳትኝ እስቲ ነይ በጊዜ እስቲ ነይ በጊዜ ነይ በጊዜ ነይ በጊዜ ነይ በጊዜ ቀጠሮም ክቡር ነው። ዘግየት አትበይ ጊዜ እንደ ወርቅ ነው። ይሰማኛል ይሰማኛል ይሰማኛል ስታረፋፍጂ ነይ በጊዜ አርፈሽ እንድትሄጂ የምወድሽ ባንድ አንጀቴ የማፈቅርሽ ባንድ አንጀቴ ሳይሽ አይደለም ሆይ እንደ ፍላጎቴ ስትመጪ አይደለም ሆይ እንደ ፍላጎቴ የምወድሽ ባንድ አንጀቴ የማፈቅርሽ ባንድ አንጀቴ ሳይሽ አይደለም ሆይ እንደ ፍላጎቴ ስትመጪ አይደለም ሆይ እንደ ፍላጎቴ ያምራል አይንሽ ያምራል ያምራል ጥርስሽ ያምራል ያንቺ አካል ያሳዝናል ያጥራል ቀኑም ያጥራል ያጥራል ሌቱም ያጥራል ከአንቺስ ጋር ጊዜው ያጥራል በጠዋት ቢሆን የምንገናኘው የምንገናኘው ምን በጠዋት ቢሆን የምንገናኘው የምንገናኘው ጊዜው ባይመሽ ነበር እኔስ የምመኘው እኔስ የምመኘው ፍቅር ፍራሽ ላይ ሚስጥን ስናወጋ ሚስጥን ስናወጋ ፍቅር መንገድ ላይ ሚስጥን ስናወጋ ሚስጥን ስናወጋ ምን ነበር ስግቢ ጊዜው ቢረጋጋ ጊዜው ቢረጋጋ ቢረጋጋ ቢረጋጋ ቢረጋጋ ጊዜው ቢረጋጋ አመት ቢሆን ቀን መሽቶ እስኪነጋ ይጨንቀኛል ይጨንቀኛል ይጨንቀኛል መሄጃሽ ሲዳረስ ነይ በጊዜ ሚስጥሩ እንዲጨረስ ከምለይሽ ቀኑ ማጥሮ ከምሸኝሽ ምሽቱ አጥሮ ጊዜን እንቅመመው ድረሽ መቀጠሮ ጊዜን እንቅመመው ድረሽ መቀጠሮ ፍላጎቴ ይት ይሞላል ፍላጎቴ መች ሊሞላ ጊዜው ደርሶ ስቲ ልብ የሚሸቀላ ጊዜው ደርሶ ስቲ ልብ የሚሰቀላ ከምለይሽ ቀኑ ማጦ ከምሸኝሽ ምሽቱ አጥሮ ጊዜን እንቅደመው ድረሽ በቀጠሮ ጊዜን እንቅደመው ድረሽ በቀጠሮ ፍላጎቴ የት ይሞላል? ፍላጎቴ መች ይሞላል? ጊዜው ደርሶ ስትሄድ ልብ የሚሰቀል ጊዜው ደርሶ ስትሄድ ልብ የሚሰቀል